ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ጽጌ ነዎት?
አዎ ይቅርታ ከችፕችፕ ነበር የምደውልዎት።
እ እ ከችፕችፕ ነበር የምደውልዎት።
እሺ ዛሬ ያልመጣ product አሉት አይደለ?
እ ዛሬ ያልመጣ product አሉት?
ኧረ የለም እንትን ሽንኩርቱን እ።
ተቀበሉ?
ሽንኩርቱን ተቀብለናል። አዎ Okay እሺ፣ check እናድርጉት ብለን ነው። እሺ ኧረ ከተቀበሉ እናመሰግናለን እጅግ በጣም መልካም ቀን፣ መልካም ምሽት።
መልካም ነው።
እናመሰግናለን።